hello ሰላም ጤና ይስጥልኝ።
ሰላም ነው እንዴት ነው?
አለን አዎ።
አለን። ሰላም ነው።
አለን አለን። እንትን withdraw አድርጌ ነበር አሁን
መቼ ነው?
አሁን ነው ያደረኩት። አዎ እሺ፣ አስራ የስልክ ስድስት ሺህ ቁጥርህ- እና አራት ሺህ አምስት መቶ እስኪ በስልክ ቁጥር የደወልክበት ነው?
አዎ በዚህ እሺ፣ ጠብቀኝ አንዴ።
ሄሎ ጠብቀኝ እሺ። ሎድ እያደረገ ነው።
ችግር የለም።
ቴሌብር ቁጥር የደወልክበት ነው አይደለ?
አዎ ይኸው
እሺ፣ confirm እያደረግኩልህ ነው። ጠብቀኝ አንዴ። እሺ፣ አሁን ገብቶላል። ስለደወልክ እናመሰግናለን። መልካም ምሽት።
thank you እሺ